hello ሰላም እንዴት ነሽ? hello ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ከዊነር ነው የምደውልልሽ።
እሺ፣ ምን ልርዳዎ ደንበኛችን?
እ የጊነስ ፍሪጁ ከተበላሸ ቆይተዋል።
እሺ፣ የ BG ID ውን ያውቁታል? የቤቱን እ እ የቢ- የቤቱን የ BG ID
አ አ- አስራ አምስት ሰባ ስድስት
ሌላ ቁጥር አልተላከልኝም በ text እ እ hello hello hello